Students to
Hello
አቤት ጤና ይስጥልን።
አቤት
አ፣ ስራ ለመቀጠር ነበረ አበጅታችሁ።
እሺ፣ ማስታወቂያውን ያዩበት ቪዲዮ ላይ link አለ። በ link ኡ ላይ ያለ አ፣ እኮ እሱ አማራጭ በዚህ ደውሉ ይላል። አማ- link ኡ ስለ- ስለማይሰራ ማለት ነው።
እሺ ሙሉ ቪዲዮውን እዩትና ከቪዲዮ ስር መመዝገቢያ link አለ description ላይ በ link ኡ apply አድርጉ። ኦንላይን ነው apply ማድረግ የሚቻለው። እዛ ላይ የስራ ዝርዝር ስላለ
አ፣ description ላይ ባለው link apply ማድረግ ይቻላል።
የ free ምን ነበር የሚለው freelancer የሚለው እ እ freelancer የሚለው ነው።
ምን ላይ ነው ማስታወቂያውን ያዩት?
ዩቲዩብ ላይ ነው እሸቱ
አዎ ስለዚህ ዩቲዩብ ላይ ገብተው ቪዲዮን ይዩትና ከቪዲዮ ስር በም- ለመመዝገብ ይሄንን link ይከተሉ የሚል አለ። ከዛ ዶንኪ freelance የሚል አለ። እዛ ውስጥ ገብተው ነው የሚመዘገቡት። እናመሰግናለን።